ሄሎ ሄሎ ሰላም ጤና ይስጥልን። ዲጄ ማክ ኢትዮጵያ።
አዎ ነኝ።
እሺ ዊን እባላለሁ። ከዊፕላስ ሶሉሽን ነበር የደወልኩልህ። ስልክን ከኢንተርኔት ላይ ነበር ያገኘሁት።
እሺ እሺ ና ዊፕላስ ሶሉሽን ሀምሳ አገልግሎት ሀምሳ አይነት አገልግሎቶችን በአንድ application ይዞ የመጣ ሶፍትዌር ሲሆን አንተም አገልግሎትን register በማድረግ advert እንድታደርግ ነበር በነጻ የጋበዝንክ።
እሺ እሺ ፈቃደኛ ነክ?
አዎ አዎ እሺ link ልላክልህ፣ እሺ በዚህ ላኪልኝ።
ስልክ ልላክልህ።
እሺ ላኪልኝ።
እሺ አዎ አመሰግናለሁ።
እሺ እሺ መልካም ቀን ይሆንልህ።
እሺ እሺ